እንጀሴ በራኖ ጃማ ማዕከል ባኮትን ገባ
አብረስትልን
ሰላም ስሜን አግዞት
ከባህር ዳር ወደ አዲስ አበባ በረራ ፈልጌ ከዚህ ማግኘት ይችላል
ከባህር ዳር ወደ አዲስ አበባ ነው ያሉት። ከባህር ዳር ወደ አዲስ አበባ እሺ፣ እያየሁልዎት ለስንት ሰው ነው የፈለጉት? ለስንት ሰው ነው የፈለጉት?
ለአንድ ሰው
እና ደርሶ መልስ ነው ወይስ መሄጃ ብቻ ነው የፈለጉት?
እ?
መሄጃ ብቻ ነው ወይስ ደርሶ መልስ ነው?
አይ መ- መሄጃ ብቻ
እ፣ መች ነበር መሄድ የሚፈልጉት?
ቅርብ ቀኖች አለ። አሁን ለምሳሌ ማለት አጭር የሚገኘው በ normal ታሪፍ አሁን ወደዚህ ተጠግቶ የሚገኝ ቀን
እ፣ ቀን ቀይር የሌሉት
እ?
በቅርብ ጊዜ ያለ flight ነው የሚፈልጉት?
አዎ በቅርብ ጊዜ ማለት normally ታሪፍ የሆነው ማለት ነው። ዝም ብሎ ቅርብ ሆነ ተብሎ ዋጋው ሳይጨምር በትክክለኛው ታሪፍ ሆኖ የቀረበ ካለ ይኸውልዎት የአውሮፕላን የአውሮፕላን በረራኛ የሚባል ቋሚ flight ቋሚ ዋጋ የለውም። ይኸውልዎት እ?
ቋሚ የሆነ ዋጋ የለውም የ plane ትኬት ማለት ነው። ይኸውልዎት ጊዜው በቀረበ ቁጥር የሚበሩበት ጊዜ ሲቀርብ ገንዘቡ እየጨመረ ነው የሚሄደው።
አይደል?
አለ። ግን ሊ- ሌሎች እርስዎ በፈለጉት ቀን ለማንኛውም በረራ የሚጀምረው Friday ነው። አርብ August አንድ ነው የሚጀምረው። ዛሬ ሀያ አራት ነው በነ በፈረንጆች ብለህ ዓርብ ነው ያለ አርብ ነው የሚጀምረው። አዎ ሶስት ሺ ሁለት መቶ ስልሳ ስምንት ብር ነው ለአንድ ሰው።
እሺ ለስንት ሰዓት
እሺ ሰዓት የስንት ሰዓት ነው ሰው የሚመርጡት? የስንት ሰዓት ይመርጣል?
እሺ
Hello ምን አሉ?
አቤት አቤት አቤት እርስዎ የስንት ሰዓት ነው የሚመርጡት?
የስድስት ሰዓት ካለ ስድስት ሰዓት። እሺ እያየሁልህ እሺ
እሺ ስድስት ሰዓት ከሩብ የሚነሳ አንድ በረራ አለ። ስድስት ሰዓት ተነስቶ ሰባት ሰዓት ቀን የሚደርስ በቃ ይሁን ይሁን
book ለአርብ ነው
አ
ለአርብ ማለት ነው።
አ ስድስት ሰዓት
እያየን ነው። ካፕተሩ ለጭቀው እኮ ብዬ መኪናው ሲመጣ መ- መ- መምጣትስ የሚያስመጣው አይመስለኝም።
እሺ ም- ሙሉ ስምዎትን ይነ- ግን መጀመሪያ እንትን ላድርጎት confirm ላድርጎት እና book ላድርግሎት።
እሺ ይኸውልዎት ከባህር ዳር ወደ አዲስ አበባ አርብ August ሁ- August ሁለት አ ስድስት ሰዓት ከሩብ ተነስቶ ሰባት ሰዓት ከሀያ አምስት የሚገባ ሶስት ሺ check-in ስድስት ሰዓት ነው አምስት ሰዓት check-in ስድስት ሰዓት ነው አምስት ሰዓት check-in check-in አምስት ሰዓት ነው እንጂ ከ- ከበረራ ከአንድ ሰዓት በፊት ቀደም ብሎ ነው መገኘት ያለብዎት።
እሺ ይሁን እሺ እ፣ ስሞትን ያግሩኛል ነው ረዳት የሚሆኑ ማናሉ
ረዳት የሚሆኑ
ረታ
አ ረዳት የሚሆኑ
ረታ ስም- ስመኘው ያሉኝ ይቅርታ ይሰማል።
ይመኑ
ይመን ያስ
አዳነ አዳነ አ
እሺ፣ ረታ ይም- ይመኑ አዳነ አ
እሺ፣ አንድ ረጋ ይቆዩ። ቴሌግራም ይጠቀማሉ እንዴ ደንበኞች?
አቤት አቤት ቴሌግራም ይጠቀማሉ?
አ እጠቀማለሁ በዚህ በዚህ በዚህ አዎ።
ስልክ ነው የሚጠቀሙት?
አ በዚህ ስልክ እጠቀማለሁ እሺ። እሺ book አድርጌልዎታለሁ። አሁን ማለት ነው በቴሌግራም ላይ እንትን አዎ።
ልክልዎታለሁ እ፣ የእንትን መረጃውን ልክልዎታለሁ የክፍያ ክፍያ የሚፈጽሙበትን የባንክ account ቁጥርና ሌሎች መረጃዎችን ልክልዎታለሁ።
እሺ ከዛ ክፍያ ከፈጸሙ በኋላ እርሱ ክፍያ የፈጸሙበትን ደረሰኝ ፎቶ ይላኩልን። ፎቶ በስልኩም ከሆነ የከፈሉት screenshot ኡ የከፈሉበት ይላኩልን። እሱ ስናረጋግጥ እልክሎታለሁ። እሺ፣ ትክክል።
እሺ እሺ አሁን ቴሌግራም ላይ እልክሎታለሁ።
እሺ የትኛውን እ፣ በረሃ ላይ ያለው አዎ ምንድን ነው